ሐራር ጋራውን አያት አልሽ ፍሬ ትላትሉ መልእክቴና ትርሺ ሳይዛባ ቃሉ እንደምትይው ለዚያ በረኸኛ ዘማች ይዞታ ጥሩ ወገንን አስነሳች በርታበት በይ በይዞታህ ብዙ ነውና ውለታ አቅም የለኝ መጥቼ እንዳላይህ ብለሽ ንገሪው አንድዬ ያበርታህ ወፌ ወፌ ውረይ ከዛፌ ወፌ ወፌ ውረይ ከዛፌ ነ